ይስጥልኝ። ሁሉ ስፖርት ነው ባኮ የምንረዳው።
ሰላም ነው እንዴት ነሽ? ቅድም hi ብለሽ በእንትን ላክልኝ ብለሽ ነበር አንቺ ነሽ?
hi ብለህ
በቴሌግራም
hi ብለህ አይደለም። ምን ነበር ይሾት? በዚህ ስልክ ነው የላኩት ቴሌግራም።
አዎ
አንድ ሺህ ሰባት መቶ ብሩ ነው።
አዎ
እሺ ተላልፎልታል። መልሱን ስናገኝ እናሳውቆታለን።
Okay እሺ በዚህ ልጠብቅሻ